ሄሎ
ሄሎ ሄሎ፣ ጤና ይስጥልኝ።
አብሮ ይስጥልኝ።
እ፣ ፍቅር ፍቅር ተ- አይደል? የፍቅርተ ስልክ ነው።
አይ ይሄ የጥላሁን ወንድሟ ነው።
ምን አልከኝ አባ?
የጥላሁን እኔ ነው።
Okay። እንትን ቴሌብር ተመዝግበህ ነበረ አባ?
አዎ አዎ።
እና ስራ እንትን የሰራህበት አይደለም አሁን አይደል? ብር ምናምን ማስገባት አቁመሃል።
እየተጠቀምኩበት ነው።
Okay። balance አለው አሁን?
አሁንም balance አለ።
Okay። በቃ እሺ።
ቴሌብር እኛ ከእንትና ጋር ነው የማየው፣ ከማን ጋር ከመሰረት ጋር እንሞላለን።
እ፣ እጠቀማለሁ። ያው ካርድ ምናምን ነው የሚሸጠው። ግን ምን አልከኝ?
ካርድ ነው ዝውውር ማደርግበት እኮ ካርዳው ማለት እዚህ ካርድ ላይ በየጊዜው transaction እሞላለሁ።
ላይ አለው።
Okay። በቃ እሺ።
በየጊዜው እሞላለሁ።
እሺ